Hello ጤና ይስጥልኝ እሺ ሰላም።
መዓዛ አዎ ከችፕችፕ ነው የደወልኩት
እሺ ጥቅል ጎመን እሺ ፍቅራችንና
መጣሉ ታውቃለህ እንዴ ምን ይመጣ ይበል ምን ይመጣልና
Okay እዚህ ጋር ጥቅል ጎመን ብቻ ነው የሚያሳይ
ጀሞ ሁለት እንመጣላት ነው መሰለኝ ጓደኛዬ ከደወለ
ምን ነበረ እቃው ያልመጣሉት እስኪ ሽንኩርት፣ ድንች፣ ቲማቲም
እንዳለ እርሶ ነበር create ያደረጉት group
ደውልላት ነበር ከምሳሉ ምን አሉኝ
መምጣት አይችልም ነው ሄሎ ሄሎ ሄሎ ይቆራረጣል ድምፆት እኮ መምጣት አይችልም ነው አሁን የደወልክልኝ?
ለእሑድ ወይ ለሰኞ እንዳደረጉሎት ነው። ነገ ኢሬቻ ስለሆነ አርብና ቅዳሜ መንገድ ስለሚዘጋ ወይ እሑድ ወይ ሰኞ ላድርግሎት።
በቃ እሺ፣ ችግር የለውም።
መቼ መቼ?
እሑድ ብላት ነበረ፣ እሑድ ብላ ነበረ። እሑድ እሑድ ይሁን አዎ፣ በቃ እሺ፣ እሑድ አስረክብለታለሁ።
እሺ፣ እሺ።